Hello ሰላም ጤና ይስጥልኝ።
ሰላም ሰላም ወንድሜ እንዴት ነህ?
አለሁልሽ። አዎ አምስት መቶ የት እንደገባ
በቻፓ ነው በሳንቲም ነው ወንድሜ?
በሳንቲም መሰለኝ። እስኪ ይኸው በሳንቲም ነው።
አዎ በሳንቲም ነው። እኔ ንገረኝ እና check አድርገው።
እሺ ስልክ ቁጥሩ አዎ ዜሮ ዘጠኝ የቤት ቤት ሰላሳ ዘጠኝ እሺ
ሀምሳ ስምንት
እሺ
አስራ ስምንት እሺ ዘጠና
እሺ ስንት ብር ነው ወንድሜ?
እ አምስት መቶ
አምስት መቶ ብር አምስት መቶ ብር
አምስት መቶ ብር ገብቶልሃል። በሀያ ስም በሀያ ስምንት ገብቶልሃል እኮ ወንድሜ በማን ስም በቻፓ በስልክ አንድ ሺ በቻፓ አንድ ሺ ሀያ ስምንት ዜሮ ሁለት አርባ ሁለት ሰላሳ ሁለት ስድስት ቆይ ቆይ ቆይ እስኪ account account ነበር አንድ ሺ አንድ ሺ ሀያ ስምንት ሀያ ስምንት ዜሮ ሁለት ዜሮ ሁለት አርባ ሁለት አርባ ሁለት ሰላሳ ሁለት ስድስት
ሰላሳ ሁለት ስድስት አ ይሄ account ላይ ገብታ አ ስንት ሺህ ነው የገባ?
ስንት ብር?
አ- አ- አ- ስንት ብር ነው የገባ? እዚህ ላይ አምስት መቶ ብር አይ እዚህ ላይ account ላይ አላሳየማ። account ላይ
ምን አልከኝ?
አካውንት ላይ አላሳየማ።
አዎ ግን አላሳየም።
ወይ- እኛ ጋር balanced ነው የሚለው። እሺ
እሺ ምን ይሻላል አሁን?
እኮ ከቤት ቤት ወደዚህ withdrawal አድርገዋል፣ አስወጥተዋል።
እ ከማን ወደዚህ account ገብቷል ማለት ነው።
እሺ አሁን ባንክ ላይ ወይስ እንዴት?
አዎ አናግራቸው ባንክ ቤት በዚህ account ገብቷል በሀያ ስምንት በሀያ ስምንት ነው።
አዎ አዎ
እሺ እዛ ከሄድክ ያስተካክላል።
አዎ እሺ ወደ እና ወደ ችግር የለውም።
እሺ